ሰላም ጤና ይስጥልኝ።
አቤት።
ሜሪ ቲቶ ነሽ?
አ አዎ እሺ ከ WePlus Solution ድርጅት ነው የደወልኩት።
እሺ WePlus Solution Provider ላይ ተመዝግበሽ ነበረ አገልግሎትሽን ለመ- ለማስተዋወቅ አገልግሎት እሺ tutor በሚለው እሺ አሁን ስራ ስለጀመርን አንቺም እ፣ ኦንላይን ላይ በመሆን ያለምንም ወጪ ከተጠቃሚዎች ጋር በመገናኘት እ፣ ስራ መጀመር እንደምትችይ ለማሳወቅ ነው።
እሺ WePlus Solution user እ፣ እሱንም አውርደው ድርጅቱንም ያንቺን ማየት ትችያለሽ። ከአርባ በላይ service ኦች አሉን። የትራንስፖርት ጨምሮ አሉን። እነዚህን አገልግሎቶች መጠቀም ትችያለሽ።
እሺ application ኑ አለሽ?
አለኝ። አዎ እሺ በቃ አመሰግናለሁ። መልካም ቀን።
እሺ